ሄሎ ሄሎ ይቅርታ፣ መገናኛ የቱ ጋር ኖት? የትኛው ባንክ?
ንግድ ባንክ ህዳሴ ህንፃ ላይ ህዳሴ ህንፃ ላይ።
አዎ አዎ
okay፣ ህዳሴ ቆይ አንዴ ይቅርታ ይጠብቁኝ።
እ እ ሄሎ እሺ፣ አንዴ ቆይ፣ እያየሁለት ነው እዛ የትኛው ባንክ ላይ እንደሆነ። ሄሎ
ሄሎ ወደ ለም ምን ሆቴል እ እ መሄድ ይችላል? ወደዛ እዛ ነው ያለው መረጃ ያላቸው
የት ነው መገናኛ ጋር መገናኛ ምሩ ጋር ወይን እዛ ሰው ልላክሎት እንዴ?
እ እ ሰው ልላክሎት እዛ መገናኛ
እሺ የቱ ጋር ነው አሁን እንትን እኔ እዛው ህዳሴ ህንፃ ላይ ነው ያለሁኝ ፎቁ ላይ አ ልክ ነው፣ ግን እነሱ ገና መረጃው አልደረሳቸው መሰለኝ።
ኦኬ ስለዚህ
እ
የት ነው ታዲያ እንትን ማለት ይቻላል አንድ ይዛ ይጠብቁኝ። አሁን ሴቶች እንዲያናገሩት ላድርጋ። አንድ ይዛው ነው
እሺ